Hello Hello፣ ሰላም ነው?
ሰላም ጤና ይስጥልን። ቴሌቪዥን አብሮ ይስጥልን።
ምን ልርዳዎት?
አ፣ ከዚህ በፊት ቴሌቪዥን subscribe አድርጌ በጣም ገንዘብ እየቆረጠብኝ ነው እና ዘጉልኝ አትችሉ?
እሺ ስልኮትን ይንገሩኝ።
ዜሮ ዘጠኝ እሺ
አስራ ስድስት አስራ ስድስት ሀያ ዘጠኝ ሀያ ዘጠኝ ዘጠና ስድስት ዘጠና ስድስት ሰላሳ አምስት ሰላሳ አምስት መስመር ላይ ይጠብቁ።
እሺ ተባበሩኝ፣ በእናታችሁ ይቅርታ።
እሺ
እሺ እናቴ።
ተቋርጦሎታል።
እሺ በጣም አመሰግናለሁ እናትዬ።
ምንም አይደል።
እሺ thank you።
እሺ እሺ